ይከላከላል እና ያደነግጣል። በስነ- ለአንድ ሚሊዮን ብር የለ አቤት
እ ዳሽን ባንክ ነበር እንደውለው በቅርዳ
ሄሎ ላ ከዳሽን ባንክ ህብረት ቅርንጫፍ ነበር እንደውለው እ ምን አልከኝ?
ወይ ታሽልኝ የቅድሙን
እ
ታሽልኝ የቅድሙን ዮኒ ነህ እንዴ?
አ
ምንድን ነው የቢሮ ስልክ የመሰለ? አዎ ጽፌልሃለሁ።
ታሽል አኪልኝ ቴሌግራም አማራ ባንኮች መስለውኝ አይ አይደለም
እ ልላክልህ እ